አማርኛ ክፍል ሰላም ነኝ። እባክዎ ምን ልርዳው?
ቅድም ደውዬ ነበርና ጠብቅ ብለውኝ ወደ ቴሌግራም text ልኬ ነበር ልካውን የነበረው እ?
screenshot ልካውን የነበረው ደንበኛችን።
አዎ
እሺ፣ መስመር ላይ ጠብቁኝ ልይሎት። በዚህ ስልክ ቁጥር ነበር እኛ ጋር ያመለከቱት።
ምን?
በዚህ ስልክ ቁጥር ነበር እኛ ጋር ያመለከቱት ደንበኛችን።
አዎ አዎ
ስሞትም አልበል
ጉሮም ወላይ ለገሰ
ቴሌግራም ላይ ስሞት ማን ነው የሚለው?
ኩሮም ወላይ ነዋ።
ሽያ የውለት ደንበኛችን መስመር ላይ ጠብቁኝ። ቅርታ ደንበኛችን ክብሮም ወልዳ የሚል ቴሌግራም ላይ እያገኘው አይደለም ኩሮም ጣውላ
ነው የሚለው።
አዎ
እሺ፣ ደንበኛችን አላገኘትም። ላስቸግሮት እና በድጋሚ ላኩልን።
ቅድም የላኩትን
አዎ
እሺ አንድ እስቲ ግን ኩሮም ወላይ የሚለው እ?
መስመሮች የተቆራ በዜሮ ዘጠኝ ዘጠና ሁለት ነው አይደለ የላኩት ደንበኛችን?
አዎ ኩሮም ወላይ ነው የሚለው ቴሌግራሜ አይ የሌለበት ማለት ነው። ከቢ አር ኦ ኤም
K B ነው
K B R ክብሮም O M ወልዳይ ለገሰ አዎ
እሺ፣ ደንበኛችን እዚህ ጋር screenshot ኡን ልካውልናል። እየታየለት ነው። በእኛ በኩል ታይቶ ሲያልቅ ደውለን እናሳውቁታለን።
ግን በጣም አ፣ መፍጠን ያስፈልጋል። አንድ ሰዓት ሆኖኛል እኮ ከደወልክ ቅድም።
ይገባኛል ደንበኛችን፣ ስለተፈጠረው ችግር ይቅርታ እንጠይቃለን። ስንጨርስ እናሳውቁታለን።
እሺ፣
ደንበኛችን አመሰግናለሁ።